hello ሰላም ጤና ይስጥልን። hello ወንድም አገኝ ችፍችፍ ነበር የምንደውሉት
okay complain በስልክ እያቀ በጽሁፍ እያቀረቡ ነበር እና ምንድን ነው የፈጥረው ነገር?
ትናንት ነው ያደረሱት። አስፈላጊ ነው okay ትላንት order አድርገው
ትናንት order አድርጌ በሌላም ሽንቶች order አድርጌ ነው ፕሮዳክቶች ድ- ድንች ድን- ተላጊ
እሺ፣ ድ- ድንች ነው አይደለ ኦርደር ያደረጉት?
በእኔ በእኔ ድንቻ ሄሎ?
ነው ነው በእኔ በዚህ ቁጥር ሌላው አይሰማም። ሌላው